ሰላም ጤና ይስጥልን። ችፕችፕ ተባከሙ ለሰው እንዴት ናቸው?
ሰላም አለን።
አለን እግዚአብሔር ይመስገን። ለማዘዝ ነበር አስቤዛ።
ምን ማዘዝ ፈልገው ነበር?
እ፣ ፓኬጅ ነው ወይስ ራሳችን መምረጥ እንችላለን?
እርስዎ መ- መምረጥ ይችላሉ። application ላይ ችፕችፕ application አለዎት?
አዎ ችፕችፕ application ላይ ያሉ ብዙ product ኦች የፈለጉትን product መምረጥ ይችላሉ።
Okay። እንደዚሁም በጥሪ አንችልም?
No በጥሪ እንኳ አይቻልም። የግድ ችፕችፕ application ላይ order ማድረግ አለቦት።
Okay። ካወረድን በኋላ ማዘዝ ነው?
አዎ ካወረዱ በኋላ ብዙ product ኦች አሉ። በ group ቅናሽ ነው። ሰው ሰው ሰው የሆኑ በ group ማዘዝ ይችላሉ።
Okay። ይህን ያክል ከገዛ ይህን ያክል የሚል ነገር አለ ወይስ? ለምሳሌ አዎ።
አሁን አይ ቲማቲም የለም።
አሁን ሀያ ዘጠኝ ብር ያሳያል።
Okay ቲማቲም እ፣ ሁለት አይነት ቲማቲም አለ። በ restaurant quality የሚሸጥ ቲማቲም አለ።
እም፣ እ፣ ቀጣይ ደግሞ የሚቀንስ አለ። ችፕችፕ application ላይ ሁሉንም ያገኙታል። ሽንኩርት ለምሳሌ ሶስት አይነት ሽንኩርቶች ናቸው ያሉት እና ጥራታቸው ያው እንደ ዋጋቸው ነው። እዛው application ላይ ባለው ዋጋ ነው የምናመጣው።
በጣም አሪፍ። እሺ።
ችፕችፕ ስለዚህ አፕሊኬሽን እ፣ አዲስ አበባ የትም ቦታ ታደርሳላችሁ?
አዲስ አበባ ውስጥ ከሆነ የትም ቦታ
እሺ። እሺ። መስሪያ ቤታችሁ የት ነው? ነው እንትን ነው ቢሮ የላችሁ?
አይ አለን። ቂርቆስ ክፍለ ከተማ ጀርባ ነው ያለ ነው።
ኦኬ።
አዎ።
እሺ። ሰው- በዚህ ስልክ መደወል ይችላሉ። maybe በጣም complain ነገርም ካሉትም።
Okay። እሺ።
እሺ፣ መልካም ቀን።